ಇಲ್ಲ ಇಲ್ಲ
హలో ಅಲ್ಲ ಹ್ಮ್ ተደውሎልኝ ነበር በስልክ ይሰማል
እ ለሚሙለታ ለሚሙለታ እሺ ቅድም ደውዬልሽ ነበረ አዎ አዎ አዎ ምንድነው አ- ቆይታ በሶቹ እንደ ቆብሽ ቅሬታ አቅርበሽ ነበረ አዎ እዛ አካባቢ የኛ ተወካይ አይደል አለ አይደለ አለ አዎ
እ ዶክተር ባ ነው ዶክተር ታምሩ ነው ዶክተር ታምሩ ነው እሺ አዎ።
ለእሱ ደውይለትና እ አ፣ ዝግጁ እንደሆንሽና እሱ ግን ምንድነው አ፣ ደንበኛው ready ነው ደንበኛው ዝግጁ ነው ብሎ እሱ ሪፖርት ሲያደርግ ነው ከዚህ ጫጩቶቹ የሚወጡልሽ እና እሱ ነው አሁን እሱ እ።
ጋር ደውለሽ እ።
አ፣ ጫጩቶቹ እንዲመጡልኝ እ፣ ብለሽ ለእሱ ደውይለት እሱ ያውቃል እኮ ሁሉንም ነገር እሱ ማ የሆነ ቀን ማክሰኞ ይመጣል ተብዬ እኔ ከዚህ በፊት መኖ ገዝቼ ቤቱን አዘጋጅቼ ማክሰኞ ቀን ጠበቅኩኝ።
እህ።
ለምን እንደሆነ ቀረ። ከቀረ በኋላ ም፣ እስካሁን አልመጣም። መቅራቱ ራሱ ሁለት ሳምንት ምናምን ነው እንግዲህ። ከዛን ቀን ጀምሬ ደግሞ እየጠበቅኩኝ ነው። እሱም እደውላለሁ፣ እሱንም እየጨቀጨኩኝ ይመጣል ይለኛል። ግን እስካሁን እኔ ጋር አልደረሰም። እኔ ደግሞ ቶሎ መኖ ግዛቴ ነው። መኖ ደግሞ እየቆየ ሲሄድ ይጋግራል። እሱም ትንሽ አሳሰበኝ።
ታም ነው አይደለ አዱኛ የአዱኛ ስልክ አለሽ የአዱኛ ስልክ የለኝም። የዶክተር እሺ።
ታም ነው ያለኝ።
አዎ የእሱ የበላይ ነው ዶክተር አዱኛ እሱ መደወል ትቻለሽ ምንድነው አሁን እሱ ጋር ነው የዛ እሱ አ፣ እም፣ ለእሱ ደውይለትና ዛሬ እም፣ አ፣ ወደ ደውዬ እሱ ደውይ ደውይ ተብዬ ነው ብለሽ ለእሱ ደውይለት ዛሬ። ምክንያቱም ለዶክተሩ?
ምንድነው ሲስተም እም።
ላይ ነው እሱ አዎ እሱ ነው system ላይ ይሄ ደንበኛ ይሄ ደንበኛ ዝግጁ አይደለም ብሎ እሱ ሲለይ ነው አሁን ከዚህ ጫጭ ያቡት። ምክንያቱም ደ- ዝግ- ደንበኛው ሳይዘጋጅ እ፣ ጫጭቶቹ ከዚህ ስለማይወጡ እም፣ እሱ ነው የደንበኞችን ዝግጁነት ሪፖርት የሚያደርገው እና አሁን ላይ ግን ያንቺ በሱ pick ስላልተደረገ ለሱ ደውይለ- እ፣ ደውይለትና እም።
አሳውቂው።
እሺ፣ እሺ፣ አዎ፣ እሺ፣ መልካም ጊዜ እሺ፣ እሺ። አመሰግናለሁ።